በሉት።
hello ሰላም ነው? bo- bonus አለቀ ብሎኝ ነው።
እሺ ንገረኝ።
አስር እሺ አስር ስልሳ ሶስት አስር ስልሳ ሶስት ሀያ ሁለት እሺ
አርባ አንድ መጨረሻ
postponed የሆነ ጨዋታ አለው። እሺ ከሀያ አራት ሰዓት በኋላ ግን ደግሞ ፖ- ለ- ሁለት ጨዋታ ነው የወጣብህ ለውስጥ ነው።
እ?
ሁለት ጨዋታ ነው የወጣብህ ለውስጥ ነው።
እሺ እሺ እሺ